ሄሎ ጤና ይስጥልኝ። Donkey Tube ነው። ምን ልርዳዎት?
እንዴት ዋላችሁ?
እግዚአብሔር ይመስገን።
ኦንላይን ለመማር ፈልጌ ነበረ። እንዴት ናችሁ?
ይቻላል። እሺ፣ የት ነው ምዝገባው? ክፍያው ስንት ነው የሚለውን እስኪ ንገሩኝ።
እሺ። በስልክ ነው የምንመዘግበው። ስሞትን በስልክ ማን- ነው የም- እ?
ስሞትን ማን ልበል?
ስለሺ እባላለሁ።
ስለሺ ማን
ይሁን
ስልክ ቁጥር ይነግሩኛል።
ስልክ ሄሎ፣ ቁጥር መጀመሪያ ክፍያው ምናምን አልነገሩኝ እናት።
አንዴ information ያሟሉልኛል፣ እነግሮታለሁ።
እሺ ስልክ ቁጥር 0924 እሺ
11 74 30
እሺ። ኮርሱ የሶስት ወር ኮርስ ነው። በሳምንት ሶስት ቀን ነው እ፣ የምንገናኘው። በሳምንት ሁለቴ የትምህርቱን ቪዲዮ እንልክሎታለን። በሳምንት እሺ ያላችሁ ጥያቄ በ Google Meet ጥያቄያችሁን ታቀርባላችሁ ለኮሜዲያን እሸቱ። በአጠቃላይ ሶስት ቀን ነው የምንገናኘው።
እሺ ኮርሱ የሚሆነው ሶስት ወር ነው። ሙሉ ክፍያውም አስራ አምስት ሺህ ብር ነው።
okay ነው። እሺ እናት በቃ እሺ ቻው።